የሚያስጨንቅ ስራ የለኝም።
hello፣ ጤና ይስጥልኝ። አብሮ ይስጥልኝ።
ከጅማ ነው ደግሞ ትንሽ ዳዊት ነኝ።
እሺ፣ እሺ፣
እንትን ደቂቃ አንድ ቤት ትንሽ ረዘም ብሎብን ነው የቢንጎ
ዘግይቶብን
ረዘመ። ደቂቃው በጣም ረዘመ። ታውቂያለሽ፣ ወደ የ- okay።
አራት ደቂቃ ነው ከምናምን የሚቆጥረው።
ኦኬ፣ እሺ።
ይሄ ደግሞ እንኳን ስንት ደቂቃ እንዲሆንላችሁ ነው የፈለጋችሁት?
በቃ አሌክስ ሶስት ደቂቃ በቂ ነው አይደል?
ስንት ደቂቃ?
ሁለት ደቂቃ ነው የሚያስችለው። ሶስት ሶስት ደቂቃ ሶስት ደቂቃ?
አዎ
okay፣ እሺ። ቆይ አንዴ ጠብቀኝ።
ዳዊት እንዴት መስሎን ነው?
ሰላም እንዴት ነህ?
አ- አለን አለን። ይሄኛው ግን ደቂቃው እርጀስ መደረግ አይችልም። እሺ ካይረ እንዴት አልሽ?
ምን አልከኝ?
እንዴት እንዴት አልሽ?
ደቂቃው እርጀስ መደረግ መቀነስም መጨመ አይችልም። መቀነስ
ሌላ አይነት አለው እንዴ game ኡ? በነገራችን ላይ ጌሪ ወይስ ይሄ ብቻ ነው?
እ ሌላ አይነት አለው ከዚህ ውጭ ሌላ ቴክኖ አላችሁ እንዴ?
እ፣ አይ ያኛው ጀ- golden የሚባለው ነው እንጂ ሌላ golden እ፣ ማለት የምንለው እንደ አማራጭ የምንወስደው ካለ ብዬ በሚል ነው።
Okay። ምን ይሄኛው አልተመቻችሁም? Hello hello